ውበለኸው አይስጥልን። ቤት ቤት ረዴት ነው የምንረዳው።
ብለው ስለው ምን ሰፊሽንት ምናምን ይለኛል።
እ
ዝድሮ ስለው እምቢ ይለኛል ብሩ።
እሺ፣ አሁን የደወልክበት ነው የቤት ቤት ቁጥር?
አዎ
ፈተናን ይቀበላል። አሁን እኛሳ እኛ ለየት ካለብን አለቀ ድጎማ ይስ ፈተናኛ ችግር አለ።
አነማ ባት አሁን ሊገባት ማለት ነው። አዲ አንድ ደግሞ አንላሊን ሁለት ሺህ ብር በላ ይቆይና ሁለት ሺህ ጀምሮ አራት ሺህ ወስዶ ይሄዳል።
እኔ ግን ምን ደረብ መበላት
አዎ ይኸው በቃ
እየተንቀጠቀጠ እየተንቀጠቀጠ ታዲያ እንዴት ይበላል? ሁለት ለምን ሁለት ይበላል? የሁለት ይበላል? የሁለት ሁለት ቦታ ማድረግ ነው። መቶ ጠብቆ ሁለት ነው ማለት ነው።
ሄሎ ወይ እ ዲፖዚት አድርገህ ነው አይደለ? ሶስት አዎ ቦታ ተቃምቆ አዎ deposit አድርገህ ወዲያው ዊዝዶ ማድረግ አትችልም።
መቶ ላይ ማለት ነው።
አሁን እሺ።
ሶስት ሺህ ብር ያለው እነ ዊዝዶ በላይ ነው። ተጫውተህ ነው ማውጣት የምትችለው።
እሺ ተጫውቼ አዎ ለዛ ነው እምቢ ያለ።
አይ